Hello hello Hello ጤና ይስጥልን።
ሰላም ነው?
አለሁ ሰላም ነው።
እግዚአብሔር ይመስገን።
ቅድም የመጣሁት አለሙ ነኝ። ቅድም መጥቼ ነበር እናንተ ላይ ሂስሚ አዎ አዎ
reset አደረከው እንዴ password ኡን ወይስ ምንድን ነው? አይገባም password ኡ አድርጎን ነው?
አ- ሁለት እኮ ነው ያለህ። አንዱን ነው block ያደረግነው።
አይ አይ፣ ያየውን ነው የምታደርጉት። ይሄኛው እኮ ዝም ብሎ የዛ ጊዜ እምቢ ያለኝ እንደሆነ ተብሎ የተፈጠረ ነው።
እ?
ይሄኛውን ይሄኛውን አድርጉ ታደርጉት። ይሄኛውን አድርጉ።
ያኛውም አይሆንም፣ ተከለከልክ እኮ በቃ።
ይሄኛው ደግሞ እንትን ነው ክሬትም አያደርግም። ዩዘር ክሬት አያደርግም አድሚን አድሚን እኮ ነው ትችላለህ።
አያደርግም። ይኸው ዲል ላይ ነው የሚለኝ ግን ነበር አሁን ኦኬ፣ የትኛው የአሁን የ- ቅድም የከፈትክበት?
አዎ አይ አይደለም፣ የሁለተኛው ያኛው?
አዎ ዜት የሁለተኛው?
የሚል ሁለት ቁጥር የምትሪት
ሁለት ቁጥር ነው የምትል?
አዎ ሁለት ቁጥር አለች፣ ቀለም ሁለት ቁጥር ይላል።
አዎ፣ ቆይ እሺ፣ እሺ፣ ልልህ ቆይ እሺ።